አቤት አቤት ራስ በደንብ ይሰማል አለቃዬ? እንዴት ነው? ሰላም ነው አይደል?
እንኮስት እ እ አይ እንኮስት ቆይ ቆይ ቆይ ገና ነው። ቆይ ገና እኛ የሆነ ceremony አዘጋጅተን ነው እንጂ ርችት ምናምን እ፣ አፈንድተን ነው እንጂ። ቆይ እስቲ ሌላ ኦፕሬተር እ፣ ተገናኝ።
እሺ አባት ኤብሳ ሄሎ